ሁሉ ጠቅላይ ሚኒስትር ቤት
አቤት ያስልን ሰላም ነው። እንዴት ዋላችሁ? እንዴት ዋላችሁ? እንዴት ሰላማችሁ? እንትን ነበረ እዚህ መጥቼ ነበረ cashier የሚሰራው እሺ
እንትን ዜሮ ማውጫው ሀምሳ ስምንት ዘሎት ሀምሳ ዘጠኝ ና ስልሳ ነው መቶ ሰላሳ አምስት ነው።
ምን የኪሎ ማውጫ ማውጫ ፈልጌ እሺ ማብራት ጠፋና ስገባ እንትን ላይ system ላይ እንዲህ ያለኝ ማውጫ ሀምሳ ስምንት ላይ አላመጣም ማለት ነው። ሀምሳ ማን ዘጠኝ ነው።
ማን ልበል ከየት ነው ከበቂ ነው የምደውልልሽ።
ማን ብሩክ ልበል ይባላል።
ስምህ ብሩክ ብሩክ እሺ ብሩክ መኪ እሺ አንዴ መስመር ላይ ጠብቀኝ እሺ ብሩኬ እስ- እስ- ይመጣል። ስራ ካለቀ- ይመጣል። አሁን አባላ
መስገቡ አጣሁት እ?
ሄሎ ብሩኬ ወይ ቴሌግራም ቴሌግራም ላይ ጻፍልን እስቲ ምኑ
አሁን ያልከኛል ቴሌግራም ላይ ላክልኝ። የቆሮና እሺ አ- ካርቱን ነው ምኑን ላክ- ምንድን ነው አጣሁት ያልከኝ እንትን ነው የሀምሳ ስምንት ማውጫ ሀያ ሀምሳ ስምንት የኬሎ ማውጫ አጣሁት አልገባንም።
ሲስተሙን አጣሁት ሀያ ሀምሳ ስምንት የኬ ነው ማውጫ ይሄ እንዲህ ላክልን ብሩኬ እሺ እሺ አዎ። ምን አልከኝ
እሺ እሺ እሺ እሺ እሺ